ጤና ይስጥልኝ።
አብሮ ይስጥልን።
ተስፋዬ ግሮሰሪ ነው ደንበኞች።
አዎ
አሁን የጥገና እንትን አስመዝግበው ነበር አይደለ?
የምን የምን?
የጥገናና ኦክሲጅን አስመዝግበው አዎ፣ ነበር።
አዎ፣ ከዚህ ጋር አዎ።
የጥሪ ማዕከል የምንደውለው አዎ እሺ ማየ።
ደመያች የጥገና ክፍል አልመጣልንም ብለውን ነበረ።
አዎ የጥገና ክፍሎቹ እርስዎ ጋር ስልክ ሲደው ስልክ አላነሳ ብለው ነው የእርስዎ ትኬት የተዘጋ። አሁንም በድጋሚ እንደ አዲስ ስለመዘገብንለውት የጥገና ክፍል ሲደውሉ ባካዎትን ስልክ ያንሱ።
ኧረ አንችልት እኮ ቦታውን ነግሬው ጠቁሜው ቀረብኝ። ሲደክመኝ ነው ገብቼ ተኛሁኝ።
እንደዛ ነው።
አሁን አዎ፣ አሁን መጥ ደውሎልኝ ነበረ ቤቱንም ስለሚያውቀው እ፣ ና አልኩት።
እህ፣ እዛ ይመጣል ብዬ ስጠብቅ ቆየ። እኔ ማ- ምሽት ስለምሰራ ደከመኝ፣ ገብቼ ተኛሁኝ።
እህ። ስለዚህ እሺ ዛሬ በጠብቋቸው ይደውላሉ።
በቃ ዛሬ እሺ አልተኛም፣ እጠብቀዋለሁ። ችግር የለም።
እሺ ደንበኞች እሺ፣ ይሄን ለመንገድ እሺ፣ አመሰግናለሁ።
አመሰግናለን። መልካም ቀን